ነው በአኮመደድ ነው
እንትን ሁሉ deposit ማድረግ ፈልጌ
በምን በቴሌ ብር በሲቢ ብር
አይ በካቻ ነበር እንደ መጀመሪያ ማደርገው እኔ።
ከሁለት አንዱ ማ- ማስገባት ይችላሉ።
አዎ እንደ በካቻ ነበር ማደርገው እኔ።
ካቻ ሳይሆን በቴሌ ብር ወይ በሲቢ ብር ማስገባት ይችላሉ ደንበኛችን።
አዎ በቴሌ እሺ፣ በ- ብር በየትኛው በቴሌ ብር?
አዎ እሺ እሱ deposit የሚያደርጉበት ስልክ ቁጥር ልስጦትና screenshot አድርገው ስሞትን፣ ሙሉ ስሞትን፣ ስልክ ቁጥሮትን እንዲሁም ደግሞ ሁሉ ስፖርት የሚጠቀሙበትን ስልክ ቁጥር አንድ ላይ አድርገው ይልኩልናል። የቴሌ ብር account ልስጦት።